ሄሎ ጤና ይስጥልን ቢስት ቤት
እስኪ ቦታው ላይ ስላለ ቦታውን ንገሪልኝ አንዴ ብዬ
እ ምን አልከኝ?
ቦታውን የቀደም ቸኩል ይዞት ነበር።
ቦታውን ንገሪኝ።
ቦታው ነው ቸኩል ይዘልሽ ነበር
ምን ነበር? ይቅርታ ሌላ ሰው ይሆናል ያወራክ።
እንትን ነው ቅድ አውርተን ነበርና የቼክ ምናምን ስላለች ቸኩል ይዞ ሊመጣ ነበር ኦኬ፣ ሲስተም ልንወስድ እሺ።
ብለን እሺ እናት ቦታውን ባንክ ፈለግ እናት ባንክ አዳማ ሪል ስቴት ጋር ማለት ነው።
ሄዶ ባምቢስ እናት ባንክ ሄድ ኦፊስ አለ።
ፊሻላ እሺ፣ አዎ ከሱ ጋር ገባ ስትሉ አዳማ ሪል ስቴት ወደ ላይ በሚያስገባው መንገድ ወዴት ነው የሚያስገባው?
ወደ ላይ ቀጭን መንገድ አለ። በእናት ባንክ ውልና ማስረጃው ነው አዎ በሱ ወደ ላይ
ከፍታ አዳማ ሪል ስም የለውም ህንጻው አዳማ ሪል ስቴት አዳማ ሪል ስቴት ይላል ነው። እሺ፣ ወይ ደግሞ ፕላን ኢትዮጵያ ያለበት በሏቸው ስጠይቁ ያሳዩዋል።
እሺ ቢሮ እኮ ድረስ እዛ ግራውንድ ላይ ነን
ግራውንድ። እሺ ታንክ እንደገባችሁ ዩ። እሺ እሺ